ልጆችም ትንሽ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከችብችብ ነበር የምደውልዎት።
እሺ ኮምፕሌን አቅርበው ነበር። ኦርደር አድርገው ያልመጣ አይተም ነበሩ?
ነበራው ምን ነበር?
በፊክስድ ላይ እንደውዬ እህ
ለነገ እንደዚህ ኦርደር አድርጋልኛለች።
እሺ፣ አሁን የቀረው ምን ኦርደር ነው?
የቀረው ፓፓያና ቀይ ስር ነበረ።
ፓፓያ እና ቀይ ስር። ስለዚህ ነገ አዎ።
እንላክሎት፣ ነገ መቀበል አዎ።
ይችላሉ።
ነገ መቀበል እችላለሁ። አዎ እሺ፣ የት ነው location ኡ?
ጀሞ አንድ ቴሌ።
ጀሞ አንድ ቴሌ።
አዎ እሺ፣ ነገ እንልክሎታለን።
እሺ እሺ፣ እቀበላለሁ መልካም ነገ።
ምሽት።
አሜን። እሺ እሺ